ነይልኝ እያልኩኝ ኖራለው ብቻዬ ብዙ አይቻለው ከብዶኝ ምን ያማርራለው ዛሬ ግን ሁሉን ረስቻለው በፍቅርሽ ቁስሌንም ሽሬያለው ለዚህም አመሰግናለው አፍችሎ እንደማይገልጸው አይን አይቶ እንደማይጨርሰው ፍቅርሽ በልቤ ቦታ አለው። ቢከብድም በዛ ሁሉ ቀና ፍቅርሽ ነበር ለእኔ አውዝና ለዓለም በሽታ መድኃኒት